ሮማን ኦይ ሮሚ ነች እንዴ?
ለው እንደምን አሉ ወይዘሮ እግዚአብሔር ሮማን ኖት?
ይመስገን።
እንደምን አሉ?
አዎ፣ ደህና ደህና ኖት?
ደህና ነኝ።
አያውቁኝም? አንድ ቀን እ- እንኳን መንገድ ላይ ተገናኝተን ስልክ አልሰጡኝም?
እኮ
ሰጥቶ- እ?
አልሰጡኝም?
ሰጠናል።
አዎ ደህና ኖት?
ደህና ነሽ?
አወቅሽኝ። ተደውሎበት ወይ ስለነበረ ነው አሁን አይደል?
አዎ፣ አዎ።
ደህና ነሽ?
ሰላም ነሽ?
ልጆች ደህና ሰላም ነኝ።
ናቸው? እንዴት አዎ፣ ናቸው?
ሁሉ ሰላም አንቺ ደህና ጋር?
እ፣ ደህና ደህና ነኝ ነኝ።
እግዚአብሔር ይመስገን። የብልጽግና መግቢያ የቅዳሜ አዎ።
እናንተ ጋር አለ ነው የሚሉት አዎ።
አለቅሽንም አላለች
ቆይ እስቲ አልተላከም እንዴ?
ፓስቱ ተልኳል።
መቼ?
እስቲ ቆይ አሁን መልእክተኛዋ ቆይ ላረጋግጥና እነግርሻለሁ።
እሺ የአፈ ጉባኤ የፌዴሬሽን ለ- በቃ ለአቶ ፍቅሬ ተልኳል።
ዛሬ ነው የተላከው?
አዎ አሁን ነው የተላከው።
እሺ እንግዲህ ይበትናሉ።
እሺ እሺ እሺ ወይ ነው እሺ